ይስጥልኝ ድርገቢያ
ሄሎ እመቤት፣ ሰላም ጤና ይስጥልኝ።
ጤና ይስጥልኝ። የተሳሳተ ኮድ አስከብተሻል አላችሁኝ አሉኝ አሉኝ።
እሺ ምን ጥያቄ መልሺ በሚለው ጥያቄ ልመልስ ነው የላኩት፣ ግን የተሳሳተ ኮድ አስከብተሻል አለች።
እሺ በትክክል የጥያቄ መልስ ነው ብለሽ የምታስቢውን ያስገባሽው ታዘሽ አዎ ቴክስትን ያደረግሽው አ
ስልሳ ሁለት ሀምሳ አንድ ላይ text ያደረግሽው ስልሳ ሁለት ሀምሳ አንድ ላይ አዎ እሺ system ላይ እኛ ስልክሽን እና እ የጥያቄሽን መልስ ስለምናገኘው ምናልባት አንዳንዴ በ system ችግር ምክንያት ለእናንተ የሚላከው ወይም ደግሞ የሚገባው አሁን አንቺ ሊሆን ይችላል። ስለዚህ እንዳልኩሽ የጥያቄ የጥያቄ